hello ጤና ይስጥልኝ።
ጤና ይስጥልኝ።
ወይዘሮ ነጃት ሰላም ዋሉ?
ደህና ከፍሊንስቶንስ ነበር የደወልኩሎት።
እሺ እ፣ ባለፈው ተቀጣጥረን ነበር።
አዎ ብዬ ነበር አልተመቾት አልተመቸኝም።
መሰለኝ።
አዎ አዎ።
አዎ okay እሺ። ምናልባት ነገ ይችላሉ በዚህ ሰሞን?
እስቲ አሁንም ቅዳሜ ነው ልሞክር የምችለው።
okay። በአሁኑ ቅዳሜ ይሁን?
አዎ እ?
ቅዳሜ ይሁንሎት?
አዎ በቅዳሜ ያሉና በቃ እስቲ ሞክራለሁ። ለምን አስራ አንድ ተኩል ስለምወጣ አሀ አሀ።
እ፣ ይመች
በቃ ቅዳሜ እደውልሎታለሁ ጠዋት።
እሺ እሺ እሺ። መልካም ቀን።